ሄሎ፣ ሰላም ጤና ይስጥልኝ። Best bet
ሰላም ነው። እውነት
ሄሎ፣
እንትን ነበረ virtual አሲዤ
እሺ፣
እና deposit አደረግልኝ ብሎኝ ነው አላወጣልኝም።
ከምንድን ነው ያስገባኸው? ከምንድን ነው ያስገባኸው?
No virtual ኡን በልቼ ማለት ነው።
እኮ withdraw ነው አላደረገለ
አዎ አ- balance አልጨምራልኝ።
የበላህበት አለ history ላይ
አዎ እሱ ላይ አለ፣ ነገር ግን እም፣ እንትን አልጨምራለ። እሱን ደግሞ ID ው ልንገርሽ።
ID ውን አይደለ የምትነግረኝ።
እ፣ screenshot አድርገህ ቴሌግራም ላይ ነው የምትልክልኝ።
screenshot አድርጌ ቴሌግራም ላይ አዎ የበላህበት ምን ያረክበትን በዛ ስልክ በ- በዛ- በዛ ስልክ ቴሌግራም አልከፈትኩም።
ችግር የለውም። screenshot አድርገህ ብትላክልኝ ለኛ ልንገርህ የቴሌግራም ቁጥር
እሺ የቴሌግራም ቁጥሩ ንገረኝ። ዜሮ ዘጠኝ ዜሮ ሶስት
ያዝ። እሺ ቆይ አንድ እሺ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት አርባ አራት ሰላሳ ሰባት አርባ ሰባት እ ሰባ ሰባት
አርባ አራት ሰላሳ ሰባት አርባ ሰባት እሺ ሰላሳ አርባ አርባ አራት ሰላሳ ሰባት አርባ ሰባት win ያረክበትን screenshot አርባ አድርገህ አርባ ሰባት
አርባ አራት ሰላሳ ሰባት አርባ ሰባት
አ መጨረሻው አርባ ሰባት ነው ማለት ነው።
አዎ እሺ እናመሰግናለን። ግን በጣም እየበላች ነው። አስተያየት አድርጉልን።
እሺ
እሺ ቻው